ሰላም ነው ናት MRI ለምን MRI ምን አልሽ?
አለን MRI አይደል ያለ አዎ አዎ።
አለ
OK አሁን ዛሬ ቢመጣ ዛሬ እንትን ያደርጋል ያልቃል።
እችላለሁ ምን አልሽ?
መነሳት እችላለሁ እሺ የት የት branch ነው ያለው? ድንገት እኔ ያለሁት እዚህ ሚኒሊክ ሆስፒታል ነበር።
ሎሌ ሩዋንዳ ጋር ያለው ኦኬ እዛ ብቻ ያለው ነው ያለው?
አዎ እሺ እሺ